ጤና ይስጥልኝ ሁሉ ስፖርት በኮምነር
ጤና ይስጥልኝ። እንትን ምን ነው dep እንትን ማድረግ እምቢ አለ deposit deposit ቴሌብር ምናምን አዎ ቴሌብር አይወጣም።
ወደ ሄዶ ቴሌብር cash ነው የሚፈልጉት ወደ ቲቪ አዎ ወደ ቴሌብር ነው የሚጠቀመው።
ስልክ ልስጦትና እሺ በስልክ እ፣ እኛ እሺ።
በምንሰጡት ስልክ እሺ deposit አድርገው screenshot ኡን የሁሉ ስፖርት account ና ስሞን አድርገው ቴሌግራም ላይ ልኩልናል። እኛ ወደ account ኡ እናስገባሉታለን። ስልክ ልስጦት ያዙ።
ከዛ withdraw ስ ከዛ በኋላ ምን withdraw ም በዛው ስልክ ነው የሚያደርጉት።
አዎ ተቋርጦ ነው ለጊዜው ነው አዎ፣ ለጊዜው ለሁሉም ነው?
ተቋርጧል። አዎ ለጊዜው ነው።
አዎ እሺ ላክልኝ text አድርግና ወይ እዚህ ያዘው ያዝ ያዝ የዘጠኝ እሺ፣ ሰላሳ ሁለት አዘለ አውት አውት ታሰክተ እሺ
ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ አምስት እሺ ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ እሺ ስልሳ ስድስት መጨረሻው ስልሳ ስድስት እሺ አዎ ወደዚህ ቴሌብር ስልሳ ስድስት ስልሳ ስድስት እሺ ወ- ወደዚህ ቴሌብር ላኩ ወደዚህ ቴሌብር ይላኩ።
እሺ የሚልኩት ስምና የእርሶ account አንድ አይነት መሆን አለበት። ስሙ የቴሌብር አክ- ስልክ ቁጥሩ አንድ አይነት መሆን አለበት።
ቴሌብር ቁጥሬና ምኑ የቴሌግራሙ
አይደለም እሺ የቴሌብር ቁጥሩና የሁሉ ስፖርት account ቁጥሩ አንድ አይነት መሆን አለበት። ስልክ ቁጥርማ አዎ ቁጥርማ አዎ አዎ እሺ።
አዎ፣ ስሙ ስለዚህ ነው ለብቻው እንጂ ቁጥሩ አለ አዎ ልክ deposit ካደረጉ በኋላ screenshot እሺ።
አድርገው ነው ወደ እኛ ወደ ቴ- እንትን የሚልኩት። እሺ እሺ እሺ screenshot አድርገው ሰባ እሺ።
ስምንት ቤቱን ስልክ ቁጥር ያውቁታል። የቴሌግራማችንን የቴሌግራም ስልክ ቁጥር እኮ አይሰራም እኮ ሲደውልለት አይሰራም ሰው
እ?
እ? የቴሌግራም ስልክ ቁጥር አውቀዋለሁ የሁሉ ስፖርት ያለው ቴሌግራም አለ አዎ ቁጥሩ ግን አይሰራም እሱ ስልክ አይሰራም ስደውልለት ዝግ ነው አለ አ- መደወል አይደለም ቴሌግራም ላይ አዎ።
ልኩልናል ነው ያልኩት።
እ፣ በሱ screenshot አድርጌ እሺ screenshot እሺ አድርገው አውቀዋለሁ እሺ የሁሉ እሺ የሁሉ ስፖርት የሚጠቀሙበትን ስልክ አድርገው እሺ ስሞትን እሺ ሙሉ ስሞትን አድርገው screenshot ኡን እሺ አድርገው ይላኩልን።
እሺ ሁሉንም እሺ ነገር ካላሟሉ ስለማይፈጸም ሁሉንም ነገር እሺ አሟልተው ነው እንትን የሚልኩት።
ስሙ አሁን ልንገርሽ የቴሌግራም ስ- ስ- ስም ስ አንድ መሆን ነው ያለበት ነው ያልሽኝ የቴሌግራም ነው አይደለም የሁሉ ስፖርት አይደለም እሺ የቴሌብር ስልኮትና የሁሉ ስፖርት የሚጠቀሙበት ስልክ አንድ አይነት መሆን እ፣ አለበት ነው እ፣ ስሙ አንድ ነው እሺ እሺ በቃ ገብቶኛል እሺ እሺ እሺ